በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ ሰላማችን ሆይ በሚያስደንቁት ታምረኛ እጆች አበጃጅተህን የሕያውነትን እስትንፋስ የቸርከን ጌታ አንተ ነህና ለክብርህ አደግድገን ካፈሰስክልን ጸጋ ውስጥ የከበረውን ምስጋና በፊትህ እየሰዋን እናከብርሃለን።
አከብርሃለው ቸሬኔ ጌታ በረከቱ ነኸኛል ሁሌ ጧት ማታ በረከቱ ነኸኛል ሁሌ ጧት ማታ አንተ ላመስግን ቸርረኛዬ ዘላለም ክበርልኝ ፍቅር ጌታዬ ዘላለም ክበርልኝ ፍቅር ጌታዬ አከብርሃለው ቸሬኔ ጌታ በረከቱ ነኸኛል ሁሌ ጧት ማታ በረከቱ ነኸኛል ሁሌ ጧት ማታ አንተ ላመስግን ቸርረኛዬ ዘላለም ክበርልኝ ፍቅር ጌታዬ ዘላለም ክበርልኝ ፍቅር ጌታዬ ከፋር ገለናገር አምላኬ ያንተን ዝና ከሸፍነኛል በስቶ እንደ ደመና በእኔ ላይ የታወጀው የጠላቶቼ መርገም እንደ ልበ ክፋት ኃይልን አላደረገም። ስታቸው ከእኔ አልፎ ወድቋል ከምድር አሳየኝ የኔ ጌታ ታላቁ ፍቅር የዙሪያዬን ጨለማ ጠፋው ጌታ ገብቶ የማይጠፋው ብርሃን በመቅረዝ አይበርቶ ደጁን ከፈተ ለኔ ሩን ስመታ የለመንኩት ሰጠኝ ቸር የኔ ጌታ
Until I'm
ያዘንን መጋረጃ ገለጠው እንደ ዘበት የፈቀደውን ደርግ መቼ ቀናት ፈጀበት ካይኔ ሻፈጠነ ሰማይ ጸሎቴን ወደዱትን ሲሰጠዩት ጌታዬ